መሰረት ነው የምንካተተ።
እሺ መሲል ጸደቀ ነኝ። ቅድም አሳውቄ ነበር።
ምንድን ነበረ ጸደቀ?
ወሎ ሰፈር የተባለው order ይሄ እንትን ነው ማለትም ወደ መስቀል ብለዋል
እና ለማን አሳወቅ?
ለሳላምት ቆይ ጸደቀ አንዴ ጠብቀኝ።
ሰዓቱ እየዘጋ ነው።
ጸደቀ ይህ እሺ፣ ገናውን የመለሱላት እንትን ትላለች። ደረስክ እንዴ አንተ?
ያው አሁን እሷ ጋር ደረስኩኝ።
እሺ በቃ ብዬ ልክሽ፣ አንዴ ጠብቀኝ። እሺ።
እሺ